auction hello
አቤት
አሁን ደውዬልሽ ነበር ዘጋሽ ኮሮላ ብዬሽ
ምን አይ
ኮሮላ manual ብዬሽ ዘጋሽ አሁን አይ አልዘጋሁትም እየ- እንትን ኔትወርክ ይሆናል እሺ አለን ሁለት ሺህ ሶስት በ manual
እሺ ዋጋ አንድ ነጥብ ሰባት
የት ነው የሚታየው
ቁጥር ልስጥዎት
እሺ ንገሪኝ ዜሮ ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ
እሺ
ሰማንያ ሰባት አስራ አንድ
እሺ